ሰላም ጤና ይስጥልኝ ግሎሪ ሪል ስቴት ሄሎ ሄሎ ሄሎ ሄሎ
ሄሎ
ሰላም ጤና ይስጥልኝ ግሎሪ ሪል ስቴት ነው። ምን ምን ፈልገው ነበር የደወሉሽ? ሄሎ ሰገሌ ዋመቻ ወርባዴ እ እኔ ኦሮምኛ አልችልም የኔ እናት እና ይሄ ስልክ ደግሞ የቴሌ ስለሆነ ይዘጋብሻል፣ አትደውይ እሺ።
አይ